ጤና ይስጥልኝ የኢትዮ በራ መረጃ ማዕከል ናትዬ እንዴት ነህ? አደነኝ ሰላም ሳዲ አለሁልህ። PC ው መጣ እንዴ?
አዎ መጣሁ ይኸውልህማ ሶስቱንም connect አድርገውና ማለት ነው እሺ በአርባ ሁለት ቤቱ በአርባ አራት ቤቱ በአርባ አምስት ቤቱ በሰባ ሁለት ቤቱ በሶስቱም connect አድርገውና ከዛ በሶስቱም ሞክረው እስቲ system ኡን እሺ የትኛው እንደሚጠራ አዎ አሁን እኮ እያወራቸው ነበርና ምን አሉኝ መሰለህ call center እንደዚህ ነው ሶስቱም at same time ነው የሚጠራው okay ሶስቱም ይጠራል ሰው መጀመሪያ ያነሳው ሰው እ አንደኛው መጀመሪያ ያነሳው ሰው ያነሳዋል ከዛ ሁለቱ ደግሞ በሌላ ስልክ እንሞክረዋለን እሺ እሺ ደግሞ እሞክረዋለሁ እስቲ ሶስቱንም ሞክረውና ከዛ የሚያስቸግር ከሆነ አሁን text ላድርግለት እየጠበቀን ስለሆነ እሺ እሺ እነግርሻለሁ እሺ እሺ bye ቻው